Hello ሰላም ይስጥልኝ እንዴት ነህ?
ሰላም ነው ነው ሰላም Hello ወይ እየሰማሁህ ነው።
withdraw አድርጌ ብሩ ቆየብኝ መቼ በባንክ ዛ- በባንክ ስንት ብር ነው?
ዘጠኝ መቶ ብር እሺ ስልክህን ንገረኝ።
ዜሮ ዘጠኝ እሺ ሰላሳ ዘጠኝ እሺ አስራ አምስት እህ አስራ አምስት አርባ አምስት ዜሮ ዜሮ
check ላድርግልህ እ?
check ላድርግልህ። እሺ አንዴ እሺ እሺ
ወደ አለማየሁ ስለሺ ነው እ?
አለማየሁ ስለሺ አዎ፣ አለማየሁ ስለሺ ሀምሳ ሀያ ዘጠኝ ዘጠና ዘጠኝ ሰላሳ ስምንት ሰባ ሰባት ዜሮ አስራ አንድ አዎ እሺ እ፣ እስከ አንድ ሰዓት ጠብቀውና ለአንድ ሰዓት ያክል
cancel ካልገባ ማድረግ ሪፖርት አይቻልም?
አደርግልሃለሁ። cancel ማድረግ አይቻልም፣ process ላይ ነው። already ወደ ባንክ እሺ።
account ይገባል።
ስንት ሰው እንዳይቀልፍ ልጥቅ አ- እስቲ አንድ ሰዓት ያክል ጠብቀውና አረ ካልሆነ በጣም ፈልጌዋል ብሩን።
አዎ ሪፖርት አደርግልሃለሁ።
እሺ፣ በዚሁ ስልክ እንትን አድርጊልኝ።
እሺ እሺ እሺ